አምባሻ ሀሴት ግን ታስ እንድታስከፍል አሀ እኔ እና እሷ እንደማለት ሄላ ሊያ ሄላ ሊያት ሬስቶራንት ነው።
አዎ
ከቢው ዴሊቨሪ ነበር የምደውልልሽ። ኦርደር ቼክ አድርጊልኝ።
ምን ላርግልሽ?
በ order ነበር ዘጠና ሰማንያ ዘጠኝ ዘጠና ስምንት order ታዛችሁ ነበር አይደለ? ቢፍ ቢፍ burger፣ beef ፒዛ።
እ አዎ አልደረሰም ብሎኝ ነበረ driver ኡ።
ማን የት አለ ልጁ? ኧረ እናንተ ምን አይነት ልጆች ናቸው የምትልኩብን ግን? አልመጣም አልመጣም?
እኮ ልጁ ራሱ።
እሺ እሺማ፣ በጣም ባለፈውም እንደዚህ አይነት complain አርቧል። ልጁ አልመጣም፣ ቆይቷል ከደረሰ።
እሺማ፣ አመሰግናለሁ። በጣም ይቅርታ አልደረሰም ስላለኝ ነው።
እሺ እኔ እናት፣ እሺ። አይ ላሳውቅሽ ብዬ ነው እኔ እሺ ችግር።
እሺ፣ አመሰግናለሁ።
እሺ እሺ